እንዴ አሁን አንስታለች የተሰጠችሽ ሀምሳ ሰባት አንድ
አስራ አንድ ምን ሆነብህ?
ዴሊቨሪ ቻርጅ የለኝም። ትክክል አይደለም። ከሳፋሪ ወደ ፍየል ፍሪገ ወደ ከሳፋ ማለት ነው ወደ
ከኬሚሲ አምሮን ወደ ወሰን አዎ።
አስጠለች ሆቴል አይልሃለሁ።
አዎ አምስት ነጥብ ነው። ዴሊቨሪ ቻርጅ ላይ
አዎ
አይ የራሱ ነው መሰለኝ እንደፈለገ ነው የሚሰራው ልጁ።